ጤና ይስጥልን።
አብሮ ይስጥልን። እንዴት ነሽማ?
እግዚአብሔር ይመስገን። እንደውም ዩቲዩብ ነው የምንረዳሁት።
እሺ፣ የዩቲዩብ ትምህርቱን ለመመዝገብ ነበር።
ይቻላል።
እሺ፣ አልተጀመረማ?
ስም አለበል። አዎ፣ መጋቢት ሁለት ነው የሚጀምረው። ስሞትም አለበል።
ኤልሻዳይ
ኤልሻዳይ ማ- ቸሩ።
ቸሩ አዎ አዎ።
ኤልሻዳይ ቸሩ ዜሮ ዘጠኝ ስልሳ አራት
እሺ ስልሳ ሁለት
እሺ ሰባ አንድ ሰላሳ አንድ
ሰባ አንድ ሰላሳ አንድ
እሺ
ምንድን ነው የሚያስፈልገው? እና
እነግርሻለሁ። ማስታወቂያውን በምንድን ነበር ያዩት?
እዚህ አሁን ቲክቶክ ላይ ነው ያየሁት።
አድራሻው የት ነው?
እ ጎተራ ማሞ ኮንዶሚኒየም
በአካል ነው ማወ- ማወቅ የፈለጉት?
አዎ አዎ።
እሺ class ኡ መጋቢት ሁለት ነው የሚጀምረው። ለሶስት ወር ነው የሚቆየው በሳምንት ሁለት ቀን ሰኞና እሺ።
ሮብ ከአስራ አንድ ሰዓት ተኩል እስከ አንድ ሰዓት ተኩል ነው የሚሰጠው class ኡ።
እሺ እ ክፍያን በተመለከተ ሙሉ ክፍያ አስራ አምስት ሺህ ብር ነው የሶስት ወሩ።
እሺ እሺ እናቴ።